ሄሎ አንድ ሄሎ አንድ ከዚህ ሄሎ፣ ጤና ይስጥልኝ። መሰረ ነኝ መሲ ሰባ አምስት ዘጠና አምስት
ሰባ አምስት ዘጠና አምስት ምን ሆነብን?
በእናትሽ እኔ ቦሌ ነው ያለሁት። ከመስቀል ፍላወር ነው የምነሳው።
ማነው ስምህ?
አያቱ አያት እንዲወጣልህ ነው።
አዎ አዎ ከዚህ ውጭ ሌላ ይዘሃል?
አላስኩ አንዴ ጠበቀኝ፣ ሻያት ይክፈትልኝና እጠይቅልሃለሁ። እሺ እሺ እሺ ቦሌሮ
ሀያቱ ወዬ ወዬ አስወጥቼ ይልሃል።
እሺ፣ እሺ፣ አመሰግናለሁ። ቴንኪው